እዛው ሄሎ ስትሪ
እግዚአብሔር ይመስገን።
በምደውሎት
እሺ
ኮምፕል ነበሩት አይደለ?
አዎ ምን ነበር ይቅርታ?
እ የዛሬ ሳምንት የታዘዘ ቃል አልመጣልኝም።
ሙሉ በሀያ አምስት ኦርደር ያደረጉት ነው።
ሙሉን አይደለም ቃሪያ ቃሪያ ነው የቀረው።
ቃሪያ በሀያ አራት ኦርደር ያደረጉት።
አዎ
እሺ ከዚህ በፊት አሳውቀውናል ደውለው።
ስልካችሁ መቸራለን ይሄን አላውቀውም። ስድስት ስድስት የሚል ነው የሰራው።
እም፣ ሶስት ኪሎ ቴሌግራም ላይ ነው ግን ያልመጣሉት አይደል? ሶስት ኪሎ ነው order አዎ ያደረጉት።
አዎ የት አዎ።
ነበር location ኑ?
እ አየር ጤና ኪዳነ ምሕረት።
አየር ጤና ኪዳነ ምሕረት።
አዎ እሺ ይቅርታ በጣም ለነገ እንላለን ይችላሉ አይደል?
እንችላለሁ ላኩት እንጂ እሺ እሺ እንልካለን። ይቅርታ በጣም
እሺ።
እሺ እሺ መልካም ቀን